hello hello
ወረድክ?
አቤት። አ ወርጃለሁኝ።
እሺ እንትን ተደውሎ ነበረ፣ ለዛ ነው የደወልኩልክ።
okay ትላንትና ነው መሰለኝ።
አ ትላንትና።
እሺ እሺ። እንትን ባጃጅ እንደ ያልናቸው
አ፣ የት አካባቢ ነክ?
እኔ እንኳን ክፍለ ሀገር ነኝ፣ ጅማ።
እም፣ ወዴት ይቀርባል? እንትን አለን፣ ምን አዳማ አለን።
አዳማ
ይቀርባል አዳማ።
አይደለም። ባጃጅ ብቻ ነው ያላችሁ እናንተ? ሞተር ነገር የላችሁ?
ሳይክል አለን፣ ሳይክል። okay ሳይክል በቻርጅ የሚሰራው በቻርጅ የሚሰራ።
okay። እንትን ሞተር ነበረ ሊጠይቃችሁ የደወልኩለት እና አይ ሞተር የለንም።
ለጊዜው ነው ያው ወይስ ሳይ እ? አይ ለጊዜው ነው? አ፣ አይ እስካሁን የምናስመጣው እሱ ነው። ግን ያው አሁን ሳይክሉን ብገዛው ፍጥነት አላት፣ ለስራም ትሆናለች።
አዎ ሁለት ሰዓት ትይዝም። አይቻለሁኝ ኦንላይን ላይ አ ቤተሰብ ጋር ምናምን አትሆንም ብዬ እኮ እም፣ እሺ እና ሞተር ልጠይቅ ነበረ። thank you። አጋጣሚ ሞተር ሚኖር ከሆነ የም- የምታስመጡበት እንትን ካለ ደውይልኛ።
እሺ፣ እደውልልሃለሁ።
እሺ እሺ፣ ማቆ እሺ፣ መልካም ቀን።
እሺ፣ ለነጭ